ምንወደው
ሰላም ይመስልኝ
ትላንት በዚህ ገንዘብ እንትን ብዬ ነበረ። ወደ ሌላ ነገር አስተላልፌ ነበረ እና አልገባም እዛ
እኛ ጋር ደውሎ አስመዝግበው ነበር።
እ እኛ ጋር ደውሎ አስመዝግበው ነበር።
አላስመዘገብኩም።
ይሞት ማን ልበል?
መስፍ ቃር መሰለ
በስፍ ፍቃድ መሰለ
ከየት ወዴት ነበር ያስተላልፉት ደንበኛችን?
ከቴሌ ብር ወደ ባሞስ ነበረ በአሪፍ ፔ
ከቴሌ ብር
ወደ ባሞስ ባሞስ አ የ betting site ነው ባሞስ።
አ
እሺ፣ ደንበኛችን በስልክ ቁጥር አሁን በደወሉበት ነው የሚጠቀሙት ለቴሌ ብሮትና ለ betting site ኡ አ